ሰላም ጤና ይስጥልን። ቤት ቤት ሰላም እንዴት ነሽ? ሆነ ሄላው ሀሎ ሀሎ እየሰማሁ ነው።
እሺ ይሰማል። ምን ነበር አባት?
እ፣ እንትን ቦቸሮ ወደ እንትን አስገባለሁ ወደ ቴሌ ብር አስገባለሁ ብዬ አልገባልኝም። ታውቃለች ንገረኝ እስኪ ቢስት ቤት ቁጥርን ቼክ ላድርግልህ።
ዜሮ ዘጠኝ
እሺ
ሀምሳ አራት እሺ አምሳ አራት አርባ ሶስት እሺ
አርባ ሶስት አስራ ስድስት ሀምሳ እሺ ስንት ብር ነበር?
አንድ ጊዜ ሁለት ጊዜ ደግሞ አምስት ጊዜ ነው።
እሺ እሺ አምስት ሺህ እና ስንት ነው ያልከኝ?
ሁለት ሺህ
ሁለት ሺህ
አ፣
አምስት ሺህ አዎ። መቼ ነበር ያረከው? ትናንት
ሁለ- እ እ ትላንት ነው አይደለ?
አዎ ማታ ማታ ነው።
ሁለት ሺህ እና አምስት ሺህ አዎ
ወደ ዜሮ ዘጠኝ አምሳ አራት ሀምሳ አራት ስልክ ነው የጎ- የደወልኩለት።
እኮ አዎ፣ የቴሌ ብሩም ይሄ ነው አይደል?
አዎ አዎ የቴሌ ብሩም ይሄ ነው።
እሺ፣ እሺ ጠብቀኝ። እሺ እሺ
ያው አሁን approve አድርጌላለሁ። እሺ check አድርገው ገብቷል። ገብቶላል። እሺ check አድርገው
እሺ፣ አሁን እሺ።
ገብቷል። check አድርገው እሺ፣ approve እሺ።
አድርጌላለሁ። እሺ፣ እሺ እናመሰግናለን።